ሄሎ
ሄሎ ወንድሜ ሰላም ነው?
እንዴት ነህ? ጤና ይስጥልኝ። ቤተሰቤት ነው።
ሰላም ሰላም ሰላም ወንድሜ
ምን ነበር? ስድስት ሺህ ብር አዋ አምስት ሺህ እና አንድ ሺህ ሳንቲም ነው።
okay፣ ለየብቻ እሺ።
አዋ ከዛ በኋላ አካውንቱ የቤስት ቤት አካውንቱ ወጣው። ቴሌብር አየባማ በንድ ነው አለ። ስንት ጊዜ ደወልከ ደወልከ ደወልከ ደወልከ ሳንቲም የለም ነው አለ። ኢንፎርምን ያልጋላለው ከዛ በኋላ ምንም አላየሁም ባይ እኔ ጋር ደግሞ ብን እንፈልጋለን ጌም ሳታን እንገባለን። ምንም የለም ወንድሜ። እንዴት እሺ፣ ባለፈው ጥሩ ነበረ። አሁን ደግሞ ምን ነው?
እሺ፣ በጣም ይቅርታ እንጠይቃለን። እሺ፣ ለተፈጠረው ችግር እሺ፣ እሺ፣ check ላድርግልህ አይደል? አሁን
ዜሮ ዘጠኝ እሺ፣ ዜሮ ዘጠኝ ሀያ አምስት ሀያ አምስት ይቅርታ፣ ስንት ስንት?
ሰባ አምስት እሺ፣ ሰባ አምስት ሰማንያ አንድ እሺ፣
አርባ ስድስት አርባ ስድስት እሺ፣ አንዴ
ሊመልስ አይሆነማ
ምን ምን አልከኝ?
ሊመልስ አይሆነም።
ይመልሳል።
የ account ላይ
Hello hello፣ ይቅርታ የሆነ ድምፁ እኮ አስቸገረኝ አይሰማምና እሁ- እሁድ እንትን ተብሏል። እሺ ሪፖርት እሺ።
ያደርጉ ነበር። እ፣ እስኪ የመለሱት ካለ check ላድርግ። አምስት መቶ ብር ነው አይደል? ሁለት አይ ጊዜ- አይደለም አይደለም ሌላ ነው።
አንድ አምስት ሺህ እና አንድ ሺህ ስድስት ሺህ ነው።
Okay አሁን አየሁት። እሱን ሁለቱንም አይቻቸዋለሁ። Okay ሁለ- ሁለቱም approve ተደርጎ ነበር እኮ ወንድሜ።
እሺ inform አድርጎ ግን ምንም አይሰራማ።
አልተስተካከለም እስካሁን።
አሁን አስተካክልም። ስንት Okay።
ቀን ነው? ሀያ ቀን ነበረ ቀኑ።
አዎ አዎ መልሰው ነበር approved ብለው ጽፈው ነበር መልሰውልን ለኛ። እስካሁን ካልገባማ እሺ እናሳውቃለን እንደገና ማለት ነው።
አዎ እስካሁን አልገባማ። እኔ ጋር ደግሞ ጨዋታ ምናምን እንፈልጋለን።
አ- ከዛ በኋላ ከብት ከሆነ ከብት አድርጎ
እሺ እሺ እናየዋለን። እሺ ወንድም
እንጠብቃለን ወንድሜ።
እሺ እሺ እሺ በቃ